ሄሎ፣ አይሰማዎትም?
ይሰማል።
እ ይቅርታ ቀደም fail ያደረገ order ነበሩት refund አልተደረገልኝም እያሉ ነበር።
አዎ እ ተመልሶልዎታል? screen ካሉ
የ transaction ኑ ሳየው ግን አልተመለሰም።
ሰርካለም በሚል ሰርካለም ነው አይደል እንትኑ?
የእንትንማ
አዎ ተመልሶልዎታል። እ እንላክልዎት?
ቀኑን ትነግሪኛለሽ? ምን ቀኑ እ ቀኗን ቀኗን እስኪ ንገሪኝ። የ refund የተ- refund የተሰራበትን ቀን ንገሪኝ።
ሪፈንድ የተሰራበትን ቀን እ ቀኑን
በቃ receipt ልላክልዎት እና እዛ ላይ ይችላል።
እሺ እሺ
ወደ owner ሯ account እኮ ነው የሚመጣው